hello hello
hello ጤና ይስጥልኝ።
አብሮ ይችላል ከችፕችፕ ነበር የምደውልልህ። hello
አቤት እኔ አላዘዝኩም
ምን አሉኝ?
እኔ አላዘዝኩም order አላደረጉም?
አላረኩም
እሺ እሺ